hello
hello እናቴ ይ- ይቅ- ይቅርታ ተቋርጦ ይሆናል።
ዊፕላስ ዊፕላስን ስላልነገርኩኝ አዎ እ ችግር የለውም። በቃ በዚህ ስልክ ቁጥር text አደርግልዎታለሁ ለእርሶ እሺ እርሶም እንዳልኩት እንግዲህ user application ኣችንን አውርደው አገልግሎታችንን መጠቀም ይችላሉ ማለት ነው።
እሺ አሁን እንደውም መስከረም ላይ ዛራ ላስገባው እያሰብኩ ነው አሃ።
በሁለት ቁጥር ስለተፈቀደ አዎ እ እንደዛ ይዘዋለሁ እያሰብኩ ነው።
ስልኮትን እና ሁለት አዎ።
ቁጥር ልክ ሲጀምር እንደውልሎታለን የሚቻል ከሆነ ደስ ይለኛል። በስመ አብ።
በቃ እሺ እሺ በውስጥ እናመሰግናለን።
እናወራለን።
እሺ ማን አመሰግናለሁ።
ልበል ስምህን?
እ ዊንታ ዊና ዋው፣ ደስ የሚል ስም።
እሺ አመሰግናለሁ። በጣም መልካም የስራ ቀን ይሁንልዎት።
እሺ እሺ፣ ዊንታዬ፣ እሺ።
እሺ እናቴ፣ ውይ፣ ደስ